የለውጤን የስተለምበች ትቤች
አንድ ጨዋታ አጥቼ ነበር። ምንም ቦነስም አልሰጠኝም። መልሼ እደውላለሁ ብላኝ ነበር።
ኦኬ ትኬት ትኬት
እ
እሺ አንዴ ቆይ፣ እሺ አንዴ ጠብቅ።
እሺ
ሄሎ
አቤት።
ጤና ይስጥልኝ በሽ በይ።
አንድ ጨዋታ አጥቼ ነበር። ምንም ቦነስም አልሰጠኝም።
እሺ ከሾርኩ ዳን ጋረኝ።
አስራ ሶስት እሺ ሀያ ዘጠኝ እሺ
ስልሳ ሶስት አስራ ሁለት አስራ ሁለት እሺ አልገባልህም? ok አንተን ነው እሺ። odd ኡ የወደቀብህ odd ስምንት ነው። hello ይኸውልህማ total odd ኡ ሁለት መቶ ሀያ አምስት ነው። odd ኡ ደግሞ የወጣብህ odd ስምንት ነጥብ አንድ ነው። odd ኡ ለእሱ ስታካፍለው ከሀያ በታች ነው የሚሆነው። ለሁለት መቶ ሀያ አምስት ስታካፍለው ሁለት መቶ ሀያ አምስትን ለስምንት አዎ ሲካፈል ለስምንት ነጥብ አንድ ስታካፍለው ከሀያ በታች ነው የሚሆነው። ለዛ ነው ያልሰጠክ። check አድርገው። አዎ check አድርገውና ደውል። ችግር የለውም።
እሺ እሺ